Hello Hello ጤና ይስጥልኝ።
ጤና ይስጥልን።
ከቺፕቺፕ ነበር የምደውልሎት።
እሺ Order አድርገው ነበር ዛሬ የሚመጣሎት product ኦች ነበሩ።
አዎ፣ እርስዎ የት ነበር location ኡ?
ወይራ Okay የሞሉት ግን እዚህ ላይ የሚያሳየን ጀሞ ነው።
እ- እዚህ system ላይ የሚያሳየን እንደዛ ነው። እ፣ ወጥቶ ነበር አይተሙ እ፣ ግን ያው በጀሞ ስለሆነ already ያው ይዞ ዛሬ ይዞት መምጣት አይችልም። ነገ እንላክሎት፣ ነገ መቀበል ይችላሉ።
እሺ እሺ።
ወይራ ሰፈር ኖት አይደለ?
አዎ ወይራ።
በቃ እሺ፣ ነገ እንልክሎታለን። አሁን ምን ያደርጋሉ? Profile ኦ ላይ ገብተው address ኡን ይ delete ኡትና እንደ አዲስ ይሙሉ address።
address ለሁሉም ነው ለሁሉም አይተም
እ፣ ማለት አሁን ከዚህ በኋላ order ሲያደርጉ አዎ።
ወይ ይመጣ ማለት ነው።
እሺ ከዚህ በኋላ ለማዛው ነው።
አዎ ከዚህ በኋላ ለሚያዙት ይሄንን አሁን ነገ እንልክሎታለን። ወይራ ሰፈር።
እሺ እሺ።
እሺ፣ እሺ እናመሰግናለን። መልካም ቀን።
አሜን ሰላም።
እሺ